ጤና ይስጥልኝ አሪፍ ነኝ ቤዛዊት ነኝ ባኮ ምን ልርዳው?
ስልኩን ልከሽልኝ ነበር አይደል? የሆነ የምትይዝ ስልክ ነበር ተጠቅሜሻት እ አዎ ቴሌግራም screenshot እንዲልኩልን አዎ ልኬልሻለሁ።
እሺ ስሙት ማን ቴሌግራም የሚጠቀሙበት ስሙት
እ ስልክ ቁጥሩ ላይ
ቴሌግራም የሚጠቀሙበት ስሙት ማን ነው ግርማ ደንበኛችን ነኝ ግርማ።
እሺ ደንበኛችን አይተነዋል በእኛ በኩል አይተን ስንጨርስ ደውለን አሳውቆታለን እሺ እሺ መልካም